ስላገኘው በኩል መርጦ
ዲፖዚት አይሰራም። እንደ ዛሬ
ይሰራል። ደንበኛችን አስገብቼ ነበረ። አሁን አስገባልኝ። እንደዚህ አዎ፣ በዚህ አሁን በኩል ሞክረው ነበር
አዎ፣ ሙሉ ስሞትን ሁለት ይንገሩ።
ሶስት ነው።
ሙሉ ስሞትን ይንገሩ።
ፍቅሩ መዝሙር
ወደ ቱ ኤክስፖርት ነው።
በቃ አዎ፣ በዚህ እሺ፣ የገንዘቡን መጠን ይንገሩ።
መቶ ነው።
መረጃው መዝግብ ይሉታል። አሁን በምናውቁት ቁጥር ወደ ቴሌግራም አካውንታችን screenshot አንስቶ ይልኩልናል። ቁጥር ላስይዞት
በዚህ ቁጥር ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት ሻይ አባ- ዘጠኝ አስራ ሁለት
አስራ ሶስት ዜሮ አንድ ሀምሳ አምስት አስራ ሶስት ዜሮ አንድ አምሳ አንድ እሺ።
ከስር ስልኮትና ስሙትን ያስቀምልን። ለሚመለከተው አካል ማስተላለፍ ይሉታል። እንደዛ የመረጡት ነገር አለ እሺ። እሺ።
በደቡብ ነው።